ሄሎ
ሄሎ ሰላም ጤና ይስጥልኝ። ቴሌቪ
አብሮስጥልን አለን ምን ልርዳው?
ጥያቄ በዚህ መስመር መጠየቅ ይችላል። ጥያቄ ነበር
ምን አሉኝ? ይቅርታ
ጥያቄ ና መልስ በዚህ መስመር ነው የሚገኘው ወይ?
አ ኮከብ ዘጠኝ ሰማንያ አምስት መሰላል ብሎ ደውሎ አንድ ቁጥር ላይ ይመዝገቡ፣ ሶስት ቁጥር ላይ እድሉን ይሞክሩና ጥያቄና መልስ አለ መርጠው
ከዛ ሰ-
ሶስት ቁጥርን ሲነኩት እድሉን ይሞክሩና ጥያቄና መልስ አለ መርጠው መጫወት። እሺ መልካም እድል።
እሺ።